hello ጤና ይስጥልኝ ቅድስት ነኝ አቤት hello
hello ይሰማል ቅድስት
አቤት ሀምሳ ሶስት ሰላሳ ሁለት
ሀምሳ ሶስት ሰላሳ ሁለት
off time ወጥቶብኝ ነበር ሀምሳ አምስት ስልሳ አንድ ደግሞ pizza bag የለኝ
አል- አልገባኝም ያልከኝ ነገር
ኦፍ በትክክል ታይም አልገባኝም።
ወጥቶብኝ ምን ሆኖብህ ነው ሀምሳ ሶስት ሰላሳ ሁለት እኮና ኦፍ ታይም ኮምፕሊት ወጥቶብኝ ብለው ነው ኦፍ ታይም አዎ ኮምፕሊት በይ አሳውቄ ነበር
ለማን አሳውቅ የከስተመር እኮ መጠራም ነበር እና
ለማን አሳውቀ ነበር
እ፣
ለእኔው ነው ኦርደር ያኝን ያልከኝን order ንገረኝ
ሀምሳ አምስት ስልሳ አንድ
ሀምሳ አምስት
ስልሳ አንድ
አንድ እስኪ አንዴ ጠብቀኝ
እንዴት በሰፈሰ ውርስ
እየወጣልኝ አይደለም ኦርደሩ ቼክ አድርገው እስኪ አንዴ ሀምሳ አምስት ሰማንያ ሁለት አይደለም
አ ለሙነ አይደለ ለሙነ አዎ አዎ
ማን ሄሎ ለሙ ወይ አቤት የቢጄ እሱ እንዴት ሆነልህ
አ አ
ጨርሶታል ሄሎ በቃሽ በቃ እ፣ ይወጣላል እሺ እሺ።
የጆሲው ፒዛ ባግ የለኝም ያልከው እሺ እሺ